ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ west 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ dot org F I N O T E dot O R G በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ሚያዝያ 10 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ አንድ ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ዛሬ አንድ መቶ ሰላሳ ሰባተኛ ቀናቸው ተቆጠረ። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ስርጭቱን በሳተላይት ማስተላለፍ ከጀመረ መጋቢት 23 ቀን 2012 ዓመተ ምህረት አምስተኛ ዓመቱን አክብረዋል። አምስት አጭር ግን ከባድ ትግል የተካሄደባቸው ዓመታት። ስርጭታችን እንደተጀመረ በግንቦት ወር 2007 ዓመተ ምህረት ወያኔ ከግብጽ መንግስት ጋር በማበር ናይል ሳት ፕሮግራማችንን እንዳያስተላልፍ አድርጎ ለሶስት ወራት ተሳክቶለት ነበር። የህዝብ ጠላቶች የትግላችንን ለማሰናገል የሚያደርጉት መፍጨርጨር ይበልጥ አጠናከረን ይበልጥ አድማጭ አፈራልን እንጂ ቅንጣትም ሸብረክ አላደረገንም። እያበረታቱን አብረውን ከተጓዙት መካከል የአገር ፍቅርን፣ አርበኝነትን፣ አንድነትን፣ ፍቅርን ወዘተ በሚመለከት የተለያዩ ግጥሞችን ዘለዳው በሚል ብዕር ስም የሚልኩልን ታላቅ ገጣሚ አንዱ ናቸው። ከዘለዳው ተልከውልን በመሳሪያ ብቻ በተቀነባበሩ ኢትዮጵያዊ ጣዕመ ዜማዎች ታጅበው የቀረቡትን የተለያዩ ግጥሞች የመጀመሪያ ክፍል በዛሬ የግጥም መድብል ፕሮግራማችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። በአለፉት 24 ሰዓታት በተደረጉ 659 ምርመራዎች 8 ኢትዮጵያውያንና አንድ የኢኳቶሪያል ጊኒ ተወላጅ የኮሮና ቫይረስ የተገኘባቸው መሆኑ ታወቀ። በሽታው ከተገኘባቸው ውስጥ ሶስቱ ኢትዮጵያውያን የውጭ ጉዞ ታሪክ የሌላቸው ሲሆን ቀሪዎቹ ከአሜሪካ፣ ከጅቡቲ፣ ከእንግሊዝና ከሊባኖስ የመጡ መሆናቸው ተነግሯል። እስካሁን ከውጭ በሚመጡት ላይ አተኩሮ በተደረጉት ምርመራዎች ቫይረሱ የተገኘባቸው ሰዎች ቁጥር 105 የደረሰ መሆኑም ተነግሯል። በዓለም አቀፍ ደረጃ በኮሮና ቫይረስ የሚያዙትና የሚሞቱት ሰዎች ቁጥር በየቀኑ እየጨመረ መሄዱ የተዘገበ ሲሆን ከቫይረሱ ጋር ተያይዞ ዘረኝነትም አብሮ እየተሰራጨ መሆኑ አሳሳቢ ሆኗል። በደቡባዊ ቻይና አፍሪካውያን የኮሮና ቫይረስ ምንጮች ናቸው በሚል ከኪራይ ቤቶች፣ ከሆቴሎችና ከምግብ ቤቶች እየተባረሩ በገበያም ቦታ ዕቃ እንዳይሸምቱ እየተደረጉና ፓስፖርታቸው እየተነጠቀ ሲሆን ድርጊቱ በዓለም አቀፍ ደረጃ እየተወገዘ ነው። በቻይና የሚገኘው ኤምባሲ የዘር መድሎ ለደረሰባቸው ኢትዮጵያውያን ምንም እንዳላደረገላቸው ተማሪዎቹ ለዜና ተቋሞች ተናግረዋል። በአሜሪካና በአንዳንድ የአውሮፓ ሀገሮች እስካሁን ድረስ ምክንያቱ በውል ባይታወቅም በኮሮና ቫይረስ ከሚሞቱት መካከል በርከት ያሉት ጥቁሮች ወይም ዘራቸው ነጭ ያልሆነ ሰዎች መሆናቸው ተነግሯል። በቤኒሻንግል ጉሙዝ በየጊዜው የሚከሰተውን የጸጥታ ችግር በዘላቂነት ለመፍታት ከወታደሩ ብቻ የተውጣጣ ኮማንድ ፖስት የተቋቋመ መሆኑ ተነገረ። ከዚህ በፊት ከፖለቲካ አመራር አባላትና ከጸጥታ ኃይሎች ተውጣጥቶ የተቋቋመው ኮማንድ ፖስት ውጤታማ ያልነበረ መሆኑ ሲነገር ጸጥታውን ለማስከበር ሙሉ በሙሉ ወታደራዊ አስተዳደር ማስፈን አስፈላጊ መሆኑን ያገዛዙ ባለስልጣኖች ተናግረዋል። ኮማንድ ፖስቱ ገና ከመነሻው በሁለት አካባቢ አዋሳኝ ቦታዎች 20 ኪሎ ሜትር ዙሪያ ውስጥ ማንኛውም አይነት ድምፅ አልባም ሆነ የጦር መሳሪያ ይዞ መንቀሳቀስ የከለከለ መሆኑ ተደንግጓል። ኮማንድ ፖስቱ እስከ ግንቦት 30 ቀን ድረስ የተፈናቀሉ ዜጎችን ወደ ቦታቸው የሚመልስና ተጠርጣሪ ግለሰቦችን በቁጥጥር ስር የሚያውል መሆኑ ተነግሯል። የአባይን ግድብ አስመልክቶ በግብጽና በኢትዮጵያ በየፊናቸው እንቅስቃሴዎች እያደረጉ መሆናቸው ተነገረ። የግብጽ መንግስት በተለያዩ የዲፕሎማቲክ ድጋፍ ለማድረግ ከሚያደርገው እንቅስቃሴ በተጨማሪ Egyptian American Council የሚል ጊዜያዊ ተቋም አቋቁሞ የአቤቱታ ደብዳቤዎችን እያስፈረመ መሆኑን አልአህራም ኦንላይን የሚባለው የድረገጽ ጋዜጣ ዘግቧል። አቤቱታ ደብዳቤው እስካሁን አንድ መቶ ሺህ የሚጠጉ ፊርማዎችን አሰባስቧል በማለት ጋዜጣው የገለጸ ሲሆን በርካታ ታዋቂና ተጽዕኖ ፈጣሪ የሆኑ ግለሰቦችን በማካተት ሁኔታውን ለመቀየር እየተሞከረ ነው ብሏል። በሌላ በኩል ያገዛዙ ባለስልጣኖች አባይ ተፋሰስ ሀገሮችን በማነጋገር የዲፕሎማቲክ ድጋፍ ለማግኘት ሲንቀሳቀሱ የቆዩ መሆናቸው ይታወቃል። ግድቡን ውሃ መሙላት ይጀምራል ከተባለበት ጊዜ ሳይደርስ ሱዳን አስታራቂ በመሆን በሁለቱ ሀገሮች መካከል የተፈጠረውን ልዩነት ለማጥበብ የምትጥር መሆኗን የሱዳን የሽግግር መንግስት ባለስልጣኖች ተናግረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
የዓለም ምስጢር ገላጭ ብልብልብል የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አባቲ የደስራን ወጋሽ የክፉ ወቃሽ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ ኢሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው በብዕር ፈቶ ዶሴ የከበረው ታሪክና ጊዜ እስቲ መዝምረው ለጦርነት ማት አጋጦ የሚሰጠው የጥቂትን የሰላም አዛዡ ብዕር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳፈሩ መስክሩ። የዓለም ምስጢር ገላጭ ብዕር ብዕር ብዕር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አብሳሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም። የዓለማት ያጠፋ ይኖራል ዘላለም።
አዎን አዎን ኢህአፓ ነኝ። አዎን ኢህአፓ ነኝ። ለተናቁ ዜጎች እደጅ ለተጣሉ ለተገፈተሩ ረዳት ላጡቱ መብታቸው ተረግጦ ከቤት ከቀያቸው ለተባረሩቱ ጥንትም ሆነ ዛሬ የተነሳንበት የቆምንበት ሐቁ አስመሳይ ታጋዮች ጠንቅቀው ይወቁ። ሰው ነው መሰረቱ የትግላችን ሊቁ። ሰውነት ሲዛባ መብት ሲቀለድበት አድበን አናይም እንዲያው እንደ ዘበት። ደሃ ነው ተብሎ መንገድ ከሚጣለው የሚበላው ካጣ ቤት አልባ ከሆነው በየጎጆው ገብቶ ከተከረቸመው በረሃብ ከሚታሸው መንገድ ላይ ተወልዶ መንገድ ላይ ካደገው ምንጊዜም ኢህአፓ የብሶት ተጋሪ ከጎኑ የሚቆም ነው። የግፉአን ዜጎች መብት እስከሚከበር ቢፈለጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ እያልን የምንዘምር ኢህአፓ ነን እኛ በትግል ገድላችን ምንም የማናፍር ያልተሞዳሞድን ያልተንበረከክን ለንዋይ ለጥቅም ለሕዝብ በጎነት ዘወትር ምናልም አሰሱን ገሰሱን ገለመሬ ኮተት የማናጠራቅም ደሃን ዘርፎ ክብረት ድሎት የማናልም ምንጊዜም ከጭቁን ጎን ቆመን የምንታይ በትግላችን ሰልፍ ጠንካራ ኢህአፓንን በሸረኞች ሴራ የማንጠለፍ ኢህአፓንን እኛ በአገር ህልውና የማንደራደር ቆርጦ መፋለምን ልምዳችን ያደረግን ላመንበት ነገር ምንም የማንሻ ቆመን ለመመልከት ስትፈራርስ አገር አዎ ኢህአፓንን በየእስር ቤቱ ደማችን የፈሰሰ በሜዳ ባስፋልቱ ስቃይ የተቀበልን በነውረኛ ገዢዎች በየዘመናቱ ሙጥኝ ብለን ከሐቅ ለዘላለማዊ ድል ለሕዝብ ነጻነት ለሀገር ጥሩ ምስል ስንዋደቅ የኖር አንጃና በታኘን ቁም ነገር ያላልን ጽናት የታደልን በቃላችን የቆምን አዎ ኢህአፓ ነን። መስሎም ይታያችሁ ፖለቲካ ገንዘብ፣ ፖለቲካ ሹመት ተማሩ ካለፉት እየተዋረዱ ወህኒ ከተጋዙት ሰርቀው በቆዘማ በፍርሃት ከሚኖሩት ሕዝብ ባዩ ቁጥር ከሚበረግጉት። ስለዚህ ታገሉ ከእኛ ጋር ሆናችሁ ታመኑ ለሕዝቡ ይርካ መንፈሳችሁ። ለገዢ የማይሰግድ መለያው ጽናቱ ኢህአፓ አለላችሁ።
አዲስ አበባ የትውልድ አገሬ ያደግኩብሽ መንደር መርካቶ ሰፈሬ ከልጅነት እስከ እውቀት ያየውን ኑሮዬ ከልቤ ተጽፎ ተስሎ ኬላዬ ሽገሩ ከተማ ውብ አዲስ አበባ የፍቅር የድገቴ የኑሮዬ አበባ አዲስ አበባ አዲስ አበባ
የሰፈሬ ልጆች
የልጅነት ጊዜ ይናፍቀኝ ጀመር ሆኖ ስቃሴ ደስታ ያየሁበት በነጋነት ዘመን ዛሬም ይታየኛል በሀሳብ ዘመን እኔም ላለሳሳይ ባለኝ ችሎታዬ በሙዚቃ ዜማ በዘፈን ሙያ አዲስ አበባ
የሰፈሬ ልጆች የጥንቱ መንደሬ ፊቴ ድቅን ሲሉ በአዲስ መጥተው ዛሬ ዘበርጋ ሱቅ ከበን የምንጫወተው ሰቀቀን ሆነብኝ ሁሉንም ሳስበው ዳቦን ሰንጥቆ በዘይት በስኳር ሲሰጠን ዘበርጋ ስንላክ ሩጫው ነበረ ከሱ ጋር ዋጋው በጣም ትንሽ መጣኝ ነው ላቅማችን ከብየ ጨዋታ ከተራረፈችን አስቴም ገዝተንበት ግማሹን በልተነው ግማሹን ለእህታችን ወደ ቤት ስንሄድ ይዘን በኪሳችን ለጉድ ነበር ያኔ መተሳሰባችን ተሻምተን መብላቱ ድብብቆች ሳይኖር አንተ ትብስ ብለን ኖረናል በፍቅር ለኔ የሚሉት ጉዳይ ለራስ የሸሸጉት ምንም ነገር አይኖር የሚደባብቁት ሁሉም በጋራ ነው ለጋራ ለሁሉ ቢመጣ ከለቻ ቢመጣ በኃይሉ ከጃለታ ንፍሮ ካፍራደው ሽምብራ ከሀጎስ ጥብኛ ተሰጥቶን በተራ ያለው ተሰብስቦ ሲሄድ በየቤቱ ሁሉም በልቶ ጠግቦ ያ ነበር ልጅነት ያ ነበር ትዝታ ጊዜ የማይሽረው የሰፈር ጨዋታ ይህም አጉል ባህል ተሆኖ ነው ወይ የተዘመተበት በሰፈሩ ላይ የቱ ነው ጥፋቱ እንዳይኖር የሆነው ሰው በፍላጎቱ የግል ከርስ ብሶ ነጥቆ ሰው መብላት መፋቀር መዋደድ ተንቆ አንድነት በየቤቱ ገብቶ ችጋርና ደዌ ሲፈተን ማንነት ሲፈተን ህላዌ ከበሮ ጠፍሮ ዝላይ ወደ ሰማይ ጉሮ ወሸባዬ ማን ወዳቂ ማንጣይ ጥቂቱ ተደሳች አብዛኛው አዛኝ ማን አረገው ጥጋብ ፍርሃትን ፈታኝ እኒያ የጥንቶቹ ቢያረጁም ቢሞቱም አቅማቸው ይዋጋል ከቶ አይሆንም ምቹ የግለኞች ሲሳይ ሌባን ማሰንበቻ ምንደኛ ለቅላቂ የሰው መዛበቻ አይሆኑም በጭራሽ የሰፈሬ ልጆች አላስተማሩንም የዚያን ጊዜው ሰዎች ሽማግሌን ማሰር ወጣትን መጨፍጨፍ ወዴትም አያደርስ ይተካል በስሩ ምትክ ሆኖ የሚደርስ ስለዚህም የጃለታ ንፍሮ ያፍራደው ሽምብራ የአጎት ጥብኛ ተካፍሎ መብላቱ ዳግም ሊያንሰራራ ታድሷል ብሂሉ አለ መሰረቱ እንዲከበር ሰው እንዲከበር ቤቱ
ያለፈው ስራዬ አዲስ አበባዬ የእድገት ትዝታዬ የእድገት ትዝታ የፍቅር መንደሬ አዲስ አበባዬ መርካቶ ሰፈሬ ምድር ላይ ኑሪልኝ ታላቁ ስራዬ ስሜን እያስጠራች አዲስ አበባ አዲስ አበባ
አራዊቱ አጋዚ ማስተዋል ያቃተው መገንዘብ ከሌላ ጠባብ ነፃ ወጥቶ አይሆንም ከለላ ጠላት ከወዳጅ ሳይመሻሸጉ ወዳጅ ከዘመድ ነበረ ወጉ ወሬ ለቃቅሞ ሊል እንጂ ልም ልባ ሞቅም ጠይ ቢስም የፉከራው ቃል አንድ ሆኖ ገጥሞ ዘርአፍ በሆታ ዘርአፍ ባታሞ በራስ አቅራርቶ ፈሪ ጎትቶ በስሜት ገመድ ጠፍሮ አብቶ እንዳጆ ከብሬ ዘወትር ሃይበል ግማሽ በሽቶ ግማሽ በከሰል ግማሽ በከርቤ ግማሽ በሰንደል የባንዳ ጀብዱ ኩራት ሽለላ ሁሌ ያንት ባሪያ ያንተ ቡችላ ታማኝ አገልጋይ እንቅልፍ የሚያጣ ዜጋን ሊያዋርድ መብት ሊያሳጣ ባለመግላሪት አይነ ርግብ ቆቡ ለሆዱ ናሪ ሰላም ሰበቡ ሰው መሳዩ ሰው አውሬ ጨካኙ መልሶ ረጋጭ ወድቆ ካገኙ ምስለ አራዊቱ ባላጋዜ አርማ አልሞ ተኳሽ ዜጋ የሚያደማ ቆዳው ነው እንጂ የሰው የሰው ውስጡ ካውሬ ነው የተሰራው። ይህ ማንነቱን ፊት ያልተረዱ የሚያውቅ መስሏቸው ቀርበው ተጎዱ። በግንባሩ ላይ ወይ በጀርባው ሰደው ካላዩት ጥይት ልከው የአውሬ አካላቱን ማን ሰው ሊያውቀው? ዘርአፍ መኩራሪያው ዘራፍ ውጨቱ ጸንቶ ሲያገኘው ሰው ባንድነቱ ፈርጥጦ ጠፊ መቃብር ቤቱ ወዳጅ ከዘመድ አጨባባጭ ለሰብአዊ ክብር ዕውቅና ሰጪ ዘርአፍን ሽሮ ታግሎ ነፃ አውጪ ግብረ ጀግና እንጂ ፈጽሞ አይሆንም ተለማማጭ ሰጋጅ ላረቡ ሰጋጅ ለነጭ
ተግባር የየለት ነው። ከዘለዳው ፈጽሞ አትሞኙ ጊዜ አለን ብላችሁ ተግባር የየለት ነው ስሩ በጊዜያችሁ። ነገ ሰራዋለሁ የሚሉት አባዜ ስሜት አዋጅ ነው አማላይ ነው ጊዜ። ያልተሟላን ነገር በሀቅም ለታችሁ አሁን አድርጉት ዛሬ ነው ጊዜያችሁ። ማሻገር አይበጅም የዛሬን ለነገ ከነገ ወዲያ ይሆናል እያፈገፈገ ሊያዝ የሚችለው በእጅ አፈፍ አድርጎ ይስፈነጠርና ጊዜን ተገናርጎ ላይደረስበት ኩት ኩት ከኋላ ካመለጠ ጊዜ አይኖረውም መላ በግንቦት ጭፈራ አስቀምጦ ሰኔን አይበጅም ማየቱ ሩቅ አርጎ ሐምሌን ሰማዩ ሲደምን መብረቅ ሲያጉረመርም ቀድመው ያሰሩት ቤት ዝናብ አያስጥልም። ቦይ የሌለው ውሃ ያሸሻው ጥራጊ ለሰው ልጅ መከራ ለሕይወቱም አስጊ ተሳክኖ ገዳዩ ለቅስፈት የመጣ በጊዜው ካልጸዳ በጊዜው ካልወጣ ጨርሶ አትሞኙ ጊዜ አለን ብላችሁ ተግባር የየለስ ነው ስሩ በጊዜያችሁ።
የማን ልጅ መሰለህ የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለህ ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለህ የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው፣ የአዲስ አበባው ልጅ ነው፣ የደቡቡ ጀግና ሀዲያ ከምባታ፣ የወልቂጤ ልጅ ነው፣ ሲዳማው ላይታ የከፋ ነው ልጁ ደሙ የጀግና ሰው፣ የሰላሌ ልጅ ነው፣ የአርሲ የሐረሬው ጀግናው ያምቦ ልጅ ነው፣ የወለጋ ሰው፣ የጋምቤላ ልጅ ነው፣ ተኩሶ አይስቴው፣ የኢትዮጵያ ልጅ ነው፣ ግንባር አያጥሴው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላ የሚተርፈው የሰቆጣ ልጅ ነው ያገው አጋምሾህ አፍ ገደፉን አጥሮ መሸሻ የሚያሳጣ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው የአባ ጅፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ህዝቧንም ከፋፍሎ ገደልኩት ያልከው ህዝብ ጨረስኩት ያልከው ህዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወይ ሸሽቶ መሮጥ መንገድ አንድ ነው ታጥሯል በዙሪያው አማራጭ የለህም አስረክብ ስልጣኑን ለጨፈጨፍከው በነመለስ ቅዠት ተጠናግሮ መክረም ለነ ኃይለ ማርያም ለወያን ያልበጀም ግብር የበላ ሁሉ ተዋዝተህ ከመሞት ከህዝብ ጋር ቆመህ ለወገን ተሟገት። የሚሞተው ህፃን፣ የምትሞተው ወጣት የሌላ አይደለችም፣ የኢትዮጵያ ልጅ ናት። ደሟን የሚበቀል ደም መላሽ ሰው ያላት ይጠፋታል እንጂ አሳቢው ጠላት ኢትዮጵያ አትጠፋም። አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞቶ አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት። ድል ለኢትዮጵያ ሕዝብ።
አልኩሃ ከዘለዳው ግላዊ ተፈጥሮን በህብረት ለውጠ ተረዳድቶ ኑሮን ማህበራዊ አድርገ ሀገር ቋንቋ ኑሮ ባህል ደንብን ሰርተ ሃይማኖት ገንብተ መንግስትን አዋቅረ የኖርክ ተፈርተ የኖርክ ተከብረ በዘመን እይታ እኩልነት ጠልተ የግለኞች ስርዓት በላይ ላይ ጭነ መኖር የምትፈልግ አእምሮተኛ ሆነ ለራሱ የማያውቅ የጠላት ዶቃ ከርፋፋ ሞኝነ አልኩሃ ምን ትሆን አንቺስ አንተስ ብትሆን የሰጡሽን ጸጋ እናውና አበው ንቀሽ ረግጠሽው አድብተሽ ገለሽው ለራስሽ ፍላጎት የዘመናቱን ቅርስ ለባዕድ ሸጠሽው እሽኮለሌ የምትይ ደስታሽ አድርገሽው አንቺም ሀገር አለሽ አንቺም ወገን አለሽ የወደቀ ክደት ያለ ዕድሜው ተወልዶ ያለ ዕድሜው የሚያረድ ወገን አለሽ አንቺም ተራቢ ታማሚ ጎስቋላ እህት አለሽ ከውሃ መውረጃው ከቦዩ ጥግ ስር የምታድር ተደስታ መኖር የነፈጓት እኩል ከሰው ሰርታ አለሽ በእርግጥ እህት አለሽ የወደቀች ከደጅ በተርፍ የምትታይ ባውሬ የምትፈረጅ ርዋት የምታለቅስ አታ የሚበላ አታ የሚቀመስ ነግበሌ የማትይ በስሜትሽ ነው ላይ ጥሩን የማታውቂ እንቶ ፈንቶ ተረብ አጉል ወግ ጠራቂ አልኩሽ ሀሳብ እንሆኝ አንተስ አንቺስ ብትሆኝ በለዘዘ ቆዳ በጅማት ወጣሪ በእርጥቧ ጠብጫቢ ከበሮ ደላቂ ባጥንት ስብርባሪ ዘሎ ፌሽታ አድራጊ ለስጋ መታሪ ስልጡን በማጭበርበር በኑሮ ፎጋሪ ሩቅ አላሚሻው ግን ከቅርብ አዳሪ ላም ከማይውልበት ኩበትን ነቃሚ ድምፅ በሌለበት ንጹህ ዜማ ሰሚ ታቦት በሌለበት ቤተክርስቲያን ሳሚ እምነቱ ሳይኖረው ቁርአን ቀሪ አሰሚ ያልሆነውን ሁሉ መሆንን የሚሻ ስጋ ሲዩት አመድ አይረቤ ተልካሻ አልኩሃ ምን ትሆን አንቺ ሳንተ ብትሆን የተዘራብህን ይህን የጥፋት ዘር ነቃቅሎ መንግሎ ለመጣል ከማበር እንዳይንቀሳቀስ ሌላውን ጠፍረ ባሉባልታ ሰክረ በሐሰት ቃል ከስረ ያቅም የለሽ ለቅሶ ሲያድር መሰለ የእጅ አዙር ደባህን የምትፈጽምበት በችግር በጭንቀት እያየኸው ሲሞት ከውስጥ በሚመነጭ ህቅታ አንደበትህ እንዲገታ የምትፈቅድ የዘመን መርገምት ነህ የታሪክ ሁሉ ትማታ አልኩሃ ምን ትሆን አንቺስ አንተስ ብትሆን ለሀገር የሞቱትን ገድላቸውን ደባቂ በአፍሽ ሁሉን አዋቂ በአንደበትሽ ተራቃቂ ወሬ ፈቺ ወሬ አሻሪ ወሬ ጠራቂ በቁም ነገር ዘባራቂ በአንደበት ተመጻዳቂ የዘመን ውስጥ ትንግርት የዘመን ውስጥ ጉድህ ቅድስት ኢትዮጵያን ሰልበሽ የተጠጋሽ ከነገድህ የትውልድን ገጽታ አጥፊ ውላጅ የዛር ፈልፈላ ወገንን ገሎ ጥሎ እጅ ታጣቢ ሊበላ ድንቄም አልኩሻ ምን ትሆኝ አንተስ አንቺስ ብትሆኝ ሰብል አጥፊው አራሙቻ ተነቃቅሎ ይጣል ሳይሆን ግቻ ማሳውን ጠባቂ ገበሬ ይደግ ይመንደግ በሀገሬ ብለህ የማትል ገመሬ ደግሞ ላንተ ነገ ዛሬ ደግሞ ላንተ ነገ ዛሬ ቅድስት ሀገሬ ኢትዮጵያ አትውልም ከገበያ ጠላቴ በመሬቴ እንዳይራመድ ምርኩዝ አልሆነውም እንዳይንገዳገድ አንድ ለአምስት ጠርናፊ ነገረኛ ተስፋፊ ይጥፋ የማትል በጅልነት እየተጠቃ በጅልነት የሚሞት ጅል አልኩሃ ምን ትሆን አንቺስ አንተስ ብትሆን አልኩሃ
ጊዜ ማራቶኑ ጊዜ አዲስ መሳዩ በሰው ያላግጣል። በሰኞ ማክሰኞ በአንድና በሁለት እየተጠቀሰ ይከንፋል፣ ይነዳል። ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ሊሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም። ትናንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ሁም ባጠጣ እንባን ያልቋጠረ ደረቅ ዓይን ያሳጣ። እናም ጊዜ ያልፋል እስኪያልፍም ያለፋል። ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዛ አልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአእምሮ ተመርቅኖ በተስፋ ታሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትናንትና ሄዶ ዛሬም ተሰናብቶ በነገ ማንጋጠጥ አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀታን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላሰማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ኃላፊ ነው በአመት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ስራንም ትግልንም ባንድ ካላቀናጁ ይቆጨዋል በኋላ በገላ ሳረጁ ገዳይን ከጫንቃ በንኮኳ አስቀምጦ ለመግደል መጓጓት የሚያምኑት ስካር በከመክፈር እየሳሙ በጣት አዋጨር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱም ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በምርጫ
የጀግና ነው ቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጁ ግቢ ሽቅ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈትዎ ባናቱ ባናቱ ከሚያዝያ አንስቶ እስከ የካቲቱ የሚታወስበት ተፈቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨፋል አቧራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨፋል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚሰራ ሞት አድቦ ተቀምጦ ዝንተ ዓለም እየየ ዝንተ ዓለም ውርደት የአባት ሞት ታለፈ የታላቅ ወንድም የእናት የእህት ያጎት ይቺን ቀን አንገቴን ደፍቼ ልለፋት በሚል አጉል ሰበብ በሚል አጉል ምጸት መቆየት ደግ ነው ሁሉም ታለፈና ሀገር ሞት አየናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋል የዋያችን የአድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ በአንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጅ አንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጠፋል አቧራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰሩበቱ በቀላሉ አይፈርስም የሀገር ስሪቱ
አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው የትም ሸሽቶ አልወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓተል እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነጻነት ክንጠብቅ ለሀገር ተሰውተህ ተማመን በህዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ ከራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ ግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ ሁሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀሻብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ ደረሰሽ ወይ ፖስታ? ከዘረዳው ደረሰሽ ወይ ፖስታ የላኩት አልቅሼ ጭንቀትን ቅሬታን ወቀሳን ጠቅሼ የዘመን ትዝታ ታሪክ አስታውሼ ልክ አልነበረም ወይ ያልኩት ነገር ሁላ ደግሜ የጣፍኩት የሞተልሽ ሞቶ የገደለሽ በላ ሲባል መቆየቱ እኔም ስል መክረሜ የሰማሁት ሁሉ ነው እንዴ በህልሜ ለይቶ ለማወቅ ያጥበረበረውን አይን ሆኖ መራጩ ቀልብ የሚስበውን ስሜት ሆኖ ዳኛው እይታን ሰራቂው ማን ሰው ሊል ይችላል ምላስ እንደሆነ ዘራፊ ነጣቂው አፉን ከፍቶ ካለው ከጅቡ አስበልጣ ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ አያስገርምም ወይ ድንበራው ቀልባቶ የሚቆረጥምን የሚያኝክን ትቶ ለጉንዳን መፈርጠጥ ጅብን አስተኝቶ ፈቺ በጠፋበት ቅኔ ቢዘረፍ በየትኛው ዳኛ ሕግ ሊተገበር ፊደል ሊገደፍ የማይታሰርን እያሰሩ በቃል ስሙን በማላላት ወርቁ መች ይፈታል? ሰው እንደጠፋበት በታችም በላይ እንደምን ሰው ይሁን በቡድን አባይ እንዴት እውነት ይውጣ እንዴት ሀቅ ይታይ አክብሮ አስቀምጦ ገዳይ በግዳይ ለእድልሽ ላልቅስ እንዳለው ገሞራው የኔም ሮሮዬ ሁሌም ለድልሽ ነው ባለመታደልሽ ጊዜሽ መባከኑ በግፍ ስትማቅቂ ሀብት ስታዘርፊ ልጅ ስታሰርቂ አሳድገሽ ለሰው ስታደርጊ አገልጋይ ለዚህ ነው እንባዬ ኮለል ሲል የሚታይ ያን ነው ቀጣይ ነው አብሪ ነው ትግላችን በፍጹም አይቀርም ወሬ የሆነው አቅባችን ፈርተሽ ኑሪ ብሏት ነፍሴ ትፈራለች በጉንዳን ደንግጣ ምኗ ነው የሚፈራ እሷ ለራሷ ሟች በግር ተደፍጥጣ በወይራ ከዘራ ከዘለዳው ይሆን ብለን በጎ ሸሽተን በስደት ርቀን ከዘመድ ርቀን ከቤት ስናሰማ ግፉን መከራ ስቃዩን በውርጭ በፀሐይ በአደባባይ ቆመን ኧረ የፍርድ ያለህ ኧረ የእውነት ያለህ የሰው ምስል ይዘህ አንተም ሰው ተብለህ በሰው ሰራሽ ጥፋት የሰው ልጅ ባገሩ ታስሮ ሲንገላታ፣ ሲበደል፣ ሲሰቃይ በዚች በምድር ላይ ተቀምጠህ እያየህ ዝም አትበል፣ ተናገር፣ ስማ ምልጃችንን። በሰው ላይ አትጨክን፣ አንተም ሰው እኮ ነህ እያልን ብንጮህ እስኪደርቅ ላንቃችን ጆሮውን ደፈነው የቃል ወዳጃችን። ኧረ ጉድ ነው ጉዱ ገራፊን አምልጦ ካስገራፊ ፍርድን ፍትህ መማለዱ ቃል ወሬ ነውና ተፈጥሮው ስሪቱ መራርጦ ሸለመን አደባልቆ አንድጋ ገልቶን ከጎምቱ እኛን አስሮ ይዞ በጓዳው በቤቱ ዳኛ ሆኖ ታየ አዛዥ ሆኖ ታየ ባገር በንብረቱ ባንዳን ተጠግቶት አድርጎት የራሱ ተምነሸነሸበት በሳሎን በዳሱ ከዚህ ወዲያ ውርደት ከዚህ ወዲያ ሞት አይኖርም በምድር በነገረ ሕይወት ከታላቅ ወንድም ጋር ከታናሽ እህት ለያይቶ ለማኖር ከአባትና እናት ሲደክም የኖረበት እንዲሳካ ህልሙ መች እንግዳ ሊሆን ከበታኝ ማደሙ እንደ ፊደለጭ ቆበር የሚያስተፋ ከዚህ ወዲያ ውርደት ከዚህ ወዲያ ሞት ከየት ሊመጣ ነው ሳሉ በሕይወት ሰው በሀገሩ ላይ ከቆሻሻ ለቅሞ ምግብ አድርጎ ሲያጥ ተሰዶ በውርደት ባሪያ ሆኖ ሲኖር ከሚያየው ሰቆቃ ከቶ የከፋ ነገር ምን አለ የሚወራ ምን አለ የሚነገር አለን ብለን ዋሸን እንዳለው ደራሲው አለን ብሎ ማለት ራስን ማበል ነው። ጊዜያዊ ሰቀላ የሀብት ማማዎች አለን አትበሉ ባትለዩም በሞት ዘርፋችሁ ስትበሉ ሰው ስታሰቃዩ ሞታችሁ ያኔ ነው የላችሁም በሕይወት። ችሎታህ ሲመክን ወኔህ ጥሎህ ሲሸሽ ሐማቱማ እንዳለው አለሁ ብለህ አትዋሽ። ጠላት መለመኑ ነውና ኪሳራ ይቅር ማጭበርበሩ ይቅር አጉልጉራ የለበቁን ምርኩዝ ቆርጠን እንቀይረው በወይራ ከዘራ